cash መሆን የምወደው
እንትን ቤቲንግ ይጫወትባችሁ ብር በአቢሲኒያ አምስት ብር ዲፖዚት አድርገን ነበር።
እሺ ከዛ በኋላ ወደ እንትኑ ሊያመጣው አልቻለም።
ወደ ኪዊክ ቤቱ አዎ፣ ወደ ቤቱ ሊያመጣው አልቻለም።
እሺ ምን ያህል ብር ነው?
አንድ ሺህ ብር ስንት አሉ?
አንድ ሺህ ብር አንድ ሺህ ብር አንድ ሺህ ብር።
አዎ አዎ መቼ ነበር የሞከሩት?
አስራ ሁለት ሰዓት ከአስር ላይ የትናክ ብር እሺ በዚህ ቁጥር ለማስገባው ጉዳዮትን አሁን በደወሉበት አዎ በዚህ ቁጥር ይመዝገብልኛ በዚህ ነው ያስገባሁት።
እሺ ስሞት ማን ማን ልበል?
አክሊሉ ረጋሳ አክሊሉ ረጋሳ አክሊሉ ረጋሳ። እሺ ደንበኛችን፣ እርሶ የሰጡን መረጃ መዝግበናል። አሁን ደግሞ እኛ ስልክ ንቅስ- ንስጦትና ቴሌግራም ላይ screenshot ይላኩልን።
okay እዛ እሺ እሺ እሺ ልስጦት ይያዙ ዜሮ ዘጠኝ ዘጠና ሁለት
ስልሳ አንድ ሀያ አንድ
ምን አሉኝ?
ስልሳ ዘጠና ሁለት ስልሳ አንድ ሀያ አንድ
አ- እርሶ ቁጥር እየሰጡኝ ነው ያሉት?
okay okay ያን- ያንቺን ነው አዎ እኛ የቴሌግራም ቁጥር ሰተኖት እኮ ላይ ሰርቼ እዛ እኮ ጽፌያለሁ እኮ።
ምን አሉኝ?
ቴሌግራም ፔጁ ላይ ጽፌ አዋርቻቸው በዚህ ቁጥር ደውሉልኝ እኮ ነው።
አዎ እርሶ ያዋሩት Quick Bet ኦችን ነው አይደለ?
አዎ አዎ ስለዚህ አሁን ደግሞ የምሰጠው ስልክ ቁጥር የአሪፍ Pay ቴሌግራም account ሆኖ screenshot እርሶ እንዲልኩልን ነው።
እሺ እሺ ቁጥሩን እሺ።
ስገሪ ዜሮ ዘጠኝ ዘጠና ሁለት እንግዲህ ዘጠና ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሃምሳ ዘጠኝ ዜሮ አንድ ሀምሳ አምስት መጨረሻው ሀምሳ አምስት ሀምሳ ስለዚህ አምስት በዚህ ቁጥር ስለገል ምን አሉኝ?
በዚህ ቁጥር ላክ አዎ ቴሌግራም ላይ በዚህ ቁጥር ይላኩልን።
ሽቱን ብልከው አሁን ትራንዛክሽን ይዝና አንድ ሺህ ብር ይላል። ምንም ነገር የለውም።
ምን አሉኝ? ተቋርጧል ድምጾት።
deposit ሳረግ አንድ ሺህ ብር ነው የሚለው ሌላ hello እንትን ማድረጋት
ደንበኛችን የእርስዎ ድምጽ እየተሰማን አይደለም።
deposit ሳረግ deposit ሳረግ አንድ ሺህ ብር ነው የሚለው ጽሑፉ ላይ አረንጓዴ አብርቷል። ሌላ ግን አልመጣም። የቱን ነው ስምልክልሽ?
አንድ ሺህ ብር ነው የሚለው።
አዎ
እሺ ስለዚህ የአንድ ሺህ ብር እንደተቆረጠ የሚያሳየውን መልእክት እሱን screenshot አንስተው ነው የሚልኩልን።
deposit ይላል እኮ አልተቆረጠም። አረንጓዴ አብርቷል እኮ ተቆረጠ እኮ አይልም።
ድምጾት እየተቆራረጠ ነው ደንበኛችን።
ተቆረጠ ተቆረጠ አይደለም። አረንጓዴ አብርቶ deposit አድርጋ ይላል። ግን እንትኑ ጋር ሺህ ብር ላይ የለም፣ አይመጣም።
እሺ ስለዚህ ኪዩክ ቤት ጋር ያለውን ሳይሆን እርስዎ message ዎት ላይ ከባንክ of እሺ።
አቢሲኒያ የተላከውን እሱን መቀነሱ የሚያሳየው መልእክት ይላኩልን። ሌላ ምረዳውት ነገር አለ?
እንግዲህ እናመሰግናለን።
እሺ ስለ ደወሉ እኛም እናመሰግናለን። ቀጥለው ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ እሺ